ጤና ይስጥልኝ ሬስቶሬንት ራዲት ነኝ።
ሰላም እንትን አስቸግሮን ነበር። ሞር ኢቨንት ያለን ቢ ብሎ አለን።
ምንድን ነው የሚለው እንደሚል
ሞር ኢቨንትስ ያለ አስ- አይ- አይወጣም ቁጥሩ።
ቁጥሩ
አዎ ሞር ያንኑ ኢቨንትስ ያለ ቁጥር ነው የማይወጣው።
እ?
ያንኑ ቁጥር ነው የማይወጣው።
ሲስተም ላይ የሚወጣው ላይ ያለ የቲቪ ሲስተም
system ኡ እየሰራ ነው እንደሚል ምናልባት connection ከሆነ እሱን check አድርግ እሺ።
connection አይደለም more event እያለ ነው። connection እንደሚጠፋ connection አለ።
እስቲ ላክለን እሺ፣ screenshot አድርገህ ቴሌግራም ላይ